ሄሎ hello ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳህ?
እንትን ነበረ እኔ ዲስክ ጭኜ ኮምፒውተር የለ አዎ።
ለማድረግ እናንተ ጋር ማን ልበል?
ያሬድ እሺ፣ ያሬድ check ያደርጉልሃል። እሺ፣
እሺ በምን ቁጥር እና ትንሽ ትንሽ busy ስለሆኑ ነው አሁን ላይ ትን- ይመልሱልሃል። ትንሽ ደቂቃ ማየት ብለር- ዋትሳፕን ብለው ስለጠየቁኝ ነው ይህን ቁጥር ስለክላቸው እዛ ነው okay። እሺ፣ አንዴ ጠብቀኝ። እሺ።
እሺ
hello hello፣ ይመልሱልሃል። እሺ፣ እነግራቸዋለሁ። አሳውቃቸው።
በዚህ ቁጥር የሚያችልኛ
እሺ